ሄሎ
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን ከድር አጋር ነበር የምደውለው አባይ ቴሌቪዥን።
እ እ ከድር አጋር ነበር የምደውለው አባይ ቴሌቪዥን።
OK እሺ እማዬ አጋር ለመሆን ተመዝግበው ነበር።
አዎ ተመዝግባለች አሁን እሷ ጋር ስለሌለውኝ ምን ምን ልበላት እሺ ልጄ ነው።
SMS ልከላት ነበረ link እ እ SMS በዚህ text ላክላት።
እ እ በዚህ ትላት አዎ ስልሳ ሁለት ሀምሳ አንድ ላይ
ስልሳ ሁለት ሀምሳ አንድ ላይ አዎ ቪዲዮ ልክላታለሁ።
እሺ እማዬ እሺ እሺ እሺ እነግራታለሁ ስገባ እሺ እሺ እሺ እናቴ